ይስጥልን Best Bet ደሬስ ነኝ።
አውዶች እንትን እስቲ approve ያልተደረገ ካለ check አድርግልኝ አለ በራሴ ሰጥ ዜሮ አቤት?
ሰላሳ ሰባት approve confirm ያልተደረገ withdrawal ካለ check አታርግልኝ እሺ ዜሮ ዘጠኝ ሰላሳ ሰባት ሀያ ሰላሳ ሰባት ሀያ ሰማይ ላይ ሀያ ስድስት ሰማንያ ሀያ ስድስት ሀያ ስድስት እሺ በረከት እሺ።
ተስፋዬ በረከት አዎ፣ የዛሬ ሲያምሽ እሺ። እም፣ confirm ያልተደረገ የለም።
የለም አዎ ሁሉም balanced ነው ገብቷል።
እሺ፣ አመ- process ላይም ያለ የለም።
እህ፣ process ላይም ያለ transaction የለም። ሁሉም ገብቷል።
እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም